ጤና
ጤና ይስጥልን።
አብረን ስትልን ከቢጃ የጥሪ ማዕከል ለምንደውለው ደንበኛችን
ከምን ከቢጃ የጥሪ ማዕከል ደውለው እሺ
የቢጃ መለያ ቁጥሮችን የያዘ አጭር የጽሁፍ መልእክት ደርሶት ስልክ
የቢጄ
አዎ የቢጃ መለያ ቁጥር በአጭር ጽሁፍ መልእክት ተልኮልዎታል ተልኮልታል።
አላየሁትም።
እሺ፣
እስኪ ልየው ምስል ማየት ይችላሉ?
እሺ ልየው የዘጉት ማየት ይችላሉ?
እ፣
ስልክ ቢጄ ላይ አይ አይ አያሳየኝም።
እንንገረው